ከሲኦል መውጣቴ በቀኝ ነበረ፣ በዚያ አላበቃም ፍቅሩ ጨመረ። ቀረበኛ አልሆንኩም ብቸኛ አምላኬ ልክ እንደ ጓደኛ ሳይዘው ሳይገድበው ትልቅነቱ አብሮኝ ነው ኢየሱስ ተወቱ የቅርቤ ነው የቅርቤ የቅርቤ ልበለው የቅርቤ እስትንፋሴ የቅርቤ የቅርቤ ልበለው የቅርቤ ከእስትንፋሴ ይልቅ ይልቅ የቅርቤ ፊቱን ተርቤ መቼ መቼ አጣሁህ የሆድ ውስጤን ታውቀው የለም ወይ ሳልተነፍስ ውድ ኢየሱስ ሰው ሚያውቀው ጉብዝናዬን ነው መቻ የገበነዬን ሸፍንህ ጉለቴን ሚታየው ግን ሞለቴ ሰው ሚያውቀው ጉብዝናዬን መቻ የገባን ሸፍንህ ጉለቴን ሚታየው ግን ሞለቴ ዞር ብዬ ወደ ኋላ መንገዴን ሳይ አባ ይዘን ልክ እንደ እናቴ ምንም ባሳዝን በድካሜ ታግዘና ቆምከኝ መደኔ የቅርቤ ዘመን የቅርቤ የቅርቤ ዘመን የቅርቤ እስትንፋሴ የቅርቤ የቅርቤ ዘመን የቅርቤ ሰው ሚያውቁ ጉብዝናዬን መቻ የገበን ሸፍንህ ጉድለቴን ሚታየው ግን ሞለቴ በሰዎች መሃል ወይም ለብቻዬ ድምፁን ያሰማኛል አብሮኝ ነው ጌታዬ በዚህ ሂድ በዛ ሂድ እያለኝ ጠላት የማሰውን አለፍኩኝ አምላኬ መከረኝና ስመቼ አለፍኩኝ ስንቱን የቅርብ የበሉት ጌታን እስኪ የቅርቤ ዞር ብዬ ወደ ኋላ መንገድን ሳይ ያንተ እንጂ እኔ ኮቴ አይታዬ አባታ ጎርባታውን እኔ መውጣቴ ይዘህን ልክ እንደ እናቴ ምንም ባሳዝን በድካሜ ታግዝ አቁሜ በደሌ የቅርቤ የቅርቤ ዘምሩት እስኪ የቅርቤ የቅርቤ እስትንፋሴ የቅርቤ የቅርቤ ሰው ሚያውቁ ጉብዝናዬን መቼ ያገበን ሸፍነህ ጉድለቴን ሚታየው ግን ሙለቴ ሰው ሚያውቁ ጉብዝናዬን መቼ የገበን ሸፍነው ሁለቴን ሚታየው ግን ሞላ። ስለዚህ እንደዚህ ብሉት ጌታን እስኪ የቅርቤ ለመ- የቅርቤን የቅርቤ ልበለ የቅርቤ ከስትንፋሴ ይልቅ የቅርቤን የቅርቤ ልበለ የቅርቤ የቅርቤ በሉት ጌታን እስኪ የቅርቤ ልበለ የቅርቤን የቅርቤ ልበለ የቅርቤ ከስትንፋሴ ይልቅ የቅርቤን የቅርቤ ልበለ ቅርቤ ከሲኦል መውጣቴ በቀኝ ነበረ በዚያ መቻ በቃን ፍቅሩ ጨመረ ቀረበኛ አልሆንኩም ብቸኛ አምላኬ ልክ እንደ ጓደኛ ሳይዘው ሳይገድበው ትልቅነቱ አብሮኝ ነው ኢየሱስ ደሞቱ ሰው ሚያውቁ ጉብዝናዬን መቼ ይገባን ሸፍነህ ጉድለቴን ሚታይ